Hello
Hello ሰላም ጤና ይስጥልን ጀማል አ ከዊ ፕላስ ነበር ምደውልልህ መርሀባ እሺ አገልግሎቶቻችን ለመጠቀም application ኡን አውርደሃል
አ አሽከርካሪ ነህ ወይስ user ነህ
user ነኝ እሺ እ አሁን የተመዘገብከው ዊ ፕላስ provider ላይ ነው እና ተጠቃሚ ከሆንክ ደግሞ ዊ ፕላስ user ን አውርደህ አገልግሎቶቻችንን በመጠቀም የወደፊት ምቾትዎን መቀላቀል ይችላሉ
ሞክሬው ነበር ለመክፈት ሲያስቸግረኝ ጊዜ ተው ምን ሆነብክ
ይኸው fill እያደረግ መጨረሻ ላይ
እ ምን አ አልከኝ ብዙ ስላልገባኝ ስለማልሞክረው አዎ ለመክፈት አስቸግረኝ እና ተው።
ከፕለ- ከ Play Store እና ከ App Store ላይ ዊ ፕላስ solution አውርጄዋለሁኝ አውርጄው ለመክፈት ስሞክር አስቸገረኝ ምኑ ላይ አስቸገረ
የ- ስልክ ስም ምናምን ካስገባ በኋላ verification code ምናምን ላይ መሰለኝ የሚያስቸግረኝ OK እ እሺ አንዴ ይጠብ hello
እሺ እ referral code ኡን እንዲሁ ማሳለፍ ትችላለህ
እሺ መርሀባ በቃ አመሰግናለሁ መልካም ጊዜ ይሁን ከአገልግሎቶቻችን ጋር መልካም ጊዜ
እሺ እሺ